ሄሎ ሰላም ጤና ይስጥልኝ። ወይዘሮ ብርሃን ነሽ?
አይ አይደለሁም።
እሺ ይቅርታ፣ ወይዘሮ ፍሬ ህይወት።
አዎ እሺ እንዴት ነሽ? ትርፊት ነኝ ሰላም ከስቲም ነኝ።
ፎር ኪድስ ነበር የምደውልልሽ።
እሺ ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን ደህና ነሽ?
እግዚአብሔር ይመስገን።
አለን እ፣ አምነን የ summer camp class ወስዶ ነበር አይደል?
ወስዶ ነበረ። አዎ እንዴት ነበር ቆይታው?
ቆንጆ ነበረ፣ ቆንጆ ነበረ። ያው እንዳሰብነው ሙሉ ቀን አንሄደም። መጀመሪያ ላይ ተማሪ ስላልነበረ እህ፣ እንጂ ቆንጆ ነው፣ ወዶታል በጣም።
በጣም አሪፍ። ስለዚህ እ፣ የመቀጠል interest ኡ ካለው weekend ላይ ይሄ class ይቀጥላል። October እ፣ five ላይ ነው የሚጀምረው።
የሚጀምረው እስቲ arrange እናደርግና እህ፣ ቤቱ ስለሚርቅ እንትን እንላለን እንደ የሚችል ከሆነ እሺ እ፣ ሶስት center ነው ያለን። የተባበሩት ላይ አለ አምስት ኪሎ እና እ፣ አዶቴ የተባበሩት የ CMC አዎ CMC የተባበሩት እሺ።
አደባባዩ ጋር እ፣ ብስራተ እህ።
ገብርኤል አዶት ጋር እና እ፣ አምስት ኪሎ center ኦች አሉ እና ከሶስቱ በሚቀርባችሁ ማድረግ እሺ።
ይቻላል።
እሺ እኔ note እናደርግና ወልዶ አቤት እሺ እሺ፣ አመሰግናለሁ ወይዘሮ የሚመለስ ብር ፍሬህይወት።
ነበረኝ እኔም ቤተ ፎሎ አፕ አያደርጉልኝ
ኦኬ እ፣ መቼ ማለት ነው? ጁላይ ላይ ነው ኦገስት ነው?
ሀያ አምስት ነበረ የምንድነው የከፈልነው። ከዛ ግማሽ ቀን ብቻ ነው የሄደው እና ኦልሬዲ ሰሚት አድርገናል ኦኬ ሪኩዌስቱ።
እሺ።
ምናልባት ስለዚህ ስንት አወቅ ነበር?
ከሆኑ አስር ሺህ ነው የሚመለሰው።
እሺ እሺ፣ ችግር የለውም እ፣ እንዲያርጉልኝ የባኮት check አድርጌ መልሼ እሺ።
እንትን እልሻለሁ፣ አሳውቅልሻለሁ።
እሺ እኔም መልስ እሺ አመሰግናለሁ። በጣም መልካም ቀን።
መልካም ቀን።